ጤና ይስጥልኝ ሳልፎ hello ጤና ይስጥልኝ hello ከቤት ምን አመጣ?
ከ Afro Bet ወደ ቴሌ ብር ልኬ ነበር አልገባም
ኬት ወዴት?
ወደ ቴሌ ብር እና አቢሲኒያ ባንክ
ከየት ነው እ ወጪ ያደረጉት?
ከ Afro Bet
ከየት?
Afro Bet
አንድ ጊዜ ይጠብቁኝ ቴሌ ብር ቁጥሩን ይንገሩኝ
ዜሮ ዘጠኝ
እሺ ሰማንያ ስምንት እሺ ሰባ ስምንት
እሺ ዘጠና ዘጠኝ እሺ አስራ አምስት
ምን ያህል ብር ነው?
ሶስት መቶ ብር
ድጋሚ ስል ዜሮ ዘጠኝ ሰማንያ ስምንት ሰባ ስምንት ዘጠና ዘጠኝ አስራ አምስት ነው ያሉኝ አ አዎ
ወደዚህ ቁጥር አልተላለፈልዎትም ከ betting ድርጅቶ approve ያስደርጉ ይደውሉና ወደ ቻፓ አልተላለፈም ይበሏቸው እሺ
እሺ መልካም ቀን